መስመር ላይ ነዎት?
አዎ።
እሺ፣ ወልድ ቡና የሚገኙት ጋዜቦ አደባባይ ጋር ነው።
እሺ ጋዜቦ ጋዜቦ አደባባይ።
አዎ።
እሺ አሻም አሻም ቡና ግን አላስገቡም። ስልክ ቁጥር ከፈለጉ የወልድ ቡና ልስጦት።
እሺ ስልክ ቁጥራቸው
ጠብቁኝ፣ እንዴ ላውጣለት።
ጋዜቦ አደባባይ
ዜሮ ዘጠኝ ስልሳ ስድስት ስልሳ ስድስት እሺ ስልሳ ስድስት ሰማንያ እ ሰማንያ ሰማንያ እሺ።
አንድ
እሺ ሰማንያ አንድ ሰማንያ ሁለት ሰማንያ ሁለት እሺ እሺ እናመሰግናለን እሺ እኛም እናመሰግናለን።